ትኬት ቼክ ለማድረግ ነበር።
እሺ ካርድ ኮዱን ይዘኸዋል?
አዎ።
እሺ ንገረኝ።
አስራ አራት እሺ ሰላሳ አራት እሺ ሀያ አምስት አርባ ሶስት ሀያ አምስት አርባ ሶስት
ሌላ ወየ በሶስት ጨዋታ ነው እሺ ይደቃው።
እሺ ይሄኛውን ደግሞ እሺ አንድ ትኬት አለኝ እሺ ንገረኝ።
አስራ አራት እሺ ሰላሳ አራት እህ